hello ጤና ይስጥልኝ ሀሚድ ነኝ ከሊስት ቤት።
እሺ
ማን ልበል በዚህ account በቴሌግራም እያወራችሁኝ ነበር።
አዎ እንትን ስልኬ እኮ ቻርጅ ዘግቶብኝ ነው ከእናንተ ጋር ስላላት።
ማን ልበል ራህመት እባላለሁ።
okay አዳማ አይደል?
አዎ እሺ አሁን check እያደረግኩት እምቢ ብሎኝ ነው ይሄኛው አሁን ያለው።
እንዲህ አለኝ አላስገባም አለኝ። እንትን ተበላሽቶ ነበረ እንትን ትረብልሹ ጠይቆ ፒሲው ኦኬ። አዎ አዎ ካሸሯ ዛሬ ነው።
ተጫነ እና እንደ አዲስ አዎ ካሸሯል ነው።
እሺ ቼክ እያደረግኩት ነው። እሺ እሺ እሺ ተባበር ትላንትም ለማርካ- ዛሬም አልሰራውም ብታይ።
እሺ ለማረጋገጥ ነበር ይሄኛውን የደወልኩት።
እሺ እሺ እሺ በቃ